ሄሎ ሰላም ጤና ይስጥልን ቺፕቺፕ
ደህና ነሽ? እኔ እናት ሰላም እግዚአብሔር ይመስገን።
አንድ group create አድርጌ እሺ አንድ የማላውቃት ልጅ join አደረገችኝ እና
አዎ በምን በ- እንዴት አግኝቻት ልስጣት? reject ደግሞ ማድረግ አልችልም። already join ነው ያስደርገው system ኡ።
አዎ። ስልክ ቁጥር ይንገሩኝ እኔ እነግሮታለሁ።
የኔን አዎ ዜሮ ዘጠኝ ሰላሳ ሰላም
ሰማንያ እሺ ሰላሳ ዘጠኝ ሰማንያ ዘጠኝ ሃይማኖት እሺ ምንድን ነበረ ሽንኩርት ነው
አዎ
ማን የምትለው ነች ማያውቋት ስዩም ነው ምናምን ይ- አ- ስዩም የሚል አንድ ማለት ስዩም ጸጋዬ የሚባል አለ። ያው ስዩም የሚባለው ስልክ ቁጥር ነው።
ቁጥር ያለ
አዎ ሶስት ኪሎ ነው
አዎ እሺ ስልክ ቁጥር ልስጦት
so አ- እንትን reject ማድረግ አትችይም አንቺ ከ system ላይ አዎ።
ምንድን ማድረግ የምንችለው እንደዚህ አይነት ችግር ሲኖር?
reject ማድረግ አይቻልም አሁን እሷ location ኑ ሩቅ okay።
ከሆነች እርስዎ መውሰድ የሚችሉ ከሆነ ይወስዱትና product ኡ ለእኛ በቴሌ ብር ብር ይልካሉ ማይፈልጉት ከሆነ ደግሞ አ- በነዛ driver ኦቹ መመለስ ነው ከዛ እንደመለሱ እኛ ጋር ደውለው ማሳወቅ አለቦት
እሺ እ፣ እስ- እሺ አሁን እ፣ እኔ የምፈልገው የነበረው እሷ እንድትወጣ ነበረ።
እሺ ምክንያቱም እኔ አማውንቱ ትክክል ስላልሆነ ማለት ነው። እሺ እንደዚህ ከሆነ ነገሩ ስብስብ ከሚል በቃ ብሩን ብልክ ብከፍል ይሻለኛል። እንዴት ልክፈል?
አ ሶስት ኪሎ ነው ይወስዱታል አዎ እሺ በቴሌ ብር አሁን ይልካሉ እሺ ዜሮ ዘጠኝ
እ፣
ዘጠና አንድ
እሺ text አድርግልኛለሽ። አይቻልም መሰለኝ።
okay text እንኳን አይቻልም አዎ
እሺ አንዴ ላስቸግርሽ።
እሺ ችግር ዜሮ ዘጠኝ እሺ አይ እሷን ነው ሌላ ሰው ነው ያልኩትሽ። ዜሮ ዘጠኝ ዘጠና አንድ ዘጠና አንድ ስልሳ ሰባት ስልሳ ሰባት ሰባ ሶስት ዜሮ ሰባት ሰባ ሶስት ዜሮ ሰባት ይሄ ምንድን ነው ፕሮዳክቱ እንትኑ account ስሙ ሲቀበሉ ምንድን ነው? እ፣ ያብ ስራ ነው የሚባለው መቶ አስራ ሰባት ብር እ, ይላኩና ያሳውቁን እ፣ በቴሌግራም እሺ ሲቀበሉት እሺ።
product ኡ ማለት ነው
እሺ ስለዚህ መቶ ስንት ነው ያልሽኝ?
መቶ አስራ ሰባት ብር ነው የሶስት ኪሎ አዎ okay አዎ።
እሺ ከዛ ሲቀበሉት እ, እንዳስገቡ እኛ ጋር ይደውሉና በቴሌግራም ይልኩልናል
እሺ እሺ እሺ አመሰግናለሁ። እሺ።